ላሸብር እሺ connection ኑ አስወጣኝ። እንደዚህ አርግ። already hardware ID ውን ስለሞላውልህ ማለት ነው reset የተደረገልህ password አለ አይደለ? አሁን አዲሱ እሱ ባለ ዘጠና ስድስት ሰላሳ ሁለት የሚለው አሁን ተልኳል።
አዎ reset ተደርጎልሃል ነው እሱ ባለ ዘጠና ስድስት ሰላሳ ሁለት የሚለውን copy paste አድርገህ ሙላው። ከዛ አልገባ ካለህ ንገረኝ። አዲስ የተላከልህን password password ኡ ላይ ሙላውና ለመግባት ሞክር። አልገባ ካለህ ንገረኝ፣ ደውልልኝ። አስወጣኝ እንትን AnyDesk connection የለውም። እሺ እሺ